ማን ማን? በዚህ ጋር እ እሱ ጋር ይሻላል። እንደውም ይቀርባል። please ሶል ስልክ አንሳ please።
hello ሶል ወይ ወይ፣ እንዴት ነህ?
እንዴት ነሽ?
ኢብራሂም እየደወለ ነበር። ደህና ነኝ እኔ። ኪሎ ጎደለ፣ garlic ኪሎ ጎደለ።
አይ ክፍፍሉን በደንብ ይኸው። በማን ነው assign የተደረገው?
በ- ዛሬ garlic ኦቹን ማለት ነው ዛሬ በትክክል አይደለም።
ነበር እ፣ ትላንት ነው የተረከበው። አሉላ ነው ትላንት- የሰጠው እና እሺ።
አጠቃላይ ስንት ነው ስለው አጠቃላይ አራት ከግማሽ ነው ያዘዝኩት አለኝ። check ሳረገው አራት ከግማሽ ነው የመጣልኝ፣ ግን ሶስት ከግማሽ ነው አለ።
አንድ አንድ ኪሎ ልዩነት፣ አንድ ኪሎ difference።
አዎ one kg አለ።
የት ነው ሰውየው?
location location ኡ አልጠየቅኩትም፣ ግን አሉላ ነው የሰጠው። እዚህ ጋር እኮ የሚያሳይ እ፣ የት አካባቢ ነው ብዬ ነው።
አንድ ጊዜ ጀሞ ነው አይደለ? እርግጠኛ ነኝ። አ ጀ- አቡ- አሉላ ጀሞ ነበረ ትናንትና ሄደው።
okay
ጀሞ ነው እርግጠኛ ነኝ። እም።
ቆይ እስኪ ኮልፌ እሱ ነው የሄደው።
ኮልፌ የት? ኮልፌ ቀራኒዮ?
እ፣ አ
አዎ ወደዛ አካባቢ ነው። አዎ ኮልፌ ቀራ ነው
እሱ አሉላ ነው የሄደው። አ።
እኮ አንድ ስለ- ኪሎ ጎደለኛ አለ።
አዎ
በመዳን ያለ እሺ፣ እሺ complain ሊያስገቢው። እሺ፣ ግን እኔ እንጃ እኔ ነገር ከማንን ከየትኛውም side ውሳኔ ማግኘት አልቻለም።
okay እንዴት እንደሚስተካከል እኔ አላውቅም።
እም፣ እኮ complain እንደወጣለት ላስገባው አሁን አዎ፣ አዎ፣ አስገቢ።
በቃ እሺ።
እሺ።